በመስቀል ዛምባረፋ እልማት ቢሆን እንወረፋ ቁጥባሬ ወርድ ደና ሰፋ ባንቀፎይብሄ ወስድ ባካፋ ሳሙና ሸኖን ኤኖ አረፋ አትበሽ ዲያሶ ኤነ ነጥፋ ቴቴቴ ቴቴቴ ቴቴቴ ነገር ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ውጥር ውጥር ንጥር ንጥር ምን አመጣው ባልኩኝ ፍቅር ብጥር ብጥር ይዤው በሚስጥር በሩ ርቆሽ ልውጣልሽ ባጥር ስሜ